እሺ ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ አቶ ደነቀው
አቤት ከ WePlus Solution የ transportation አገልግሎት ነው የምደውለው።
ማን ምን ከ WePlus Solution እሺ ነው የምደውለው። እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። እ እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
okay፣ አሁን እየነዳሁ ነው ቀሽ እሺ መልሼ እደውላለሁ። ችግር የለውም። ይቅርታ